ሄሎ እንትን ካሻውት ቅድም እያናገርኩት ነበር ልጁ ስለ ካሻውት እስቲ ከእሱ ጋር እንዳይገናኝ ቆይ ልጁን ሂሳብ ጫጋ ፍኔቴ ሰንቦቴ
Hello Hello ጤና ይስጥልኝ ሀሚድ ነኝ ምን ነበር አሁን cashout ምናምን ብዬ አናግሬ ነበረ።
Okay አንድ ጨዋታ
አዎ እንትን ብሎ ኦሎምፒክ ይባላል ማርሴይ።
የማርሴ Okay አዎ።
እሺ እና ምን አል- አልተለቀቀም ምን አል- ልጅቷ አልተለቀቀም እያለች ነው።